Hello. ሄሎ ሄሎ
ሄሎ ወይ ተመስገን ነክ አ እንዴት ነህ ተመስገን ሰላም ነው ደህና ነኝ ያለው አለን አለን እኔ የምለው እነዚህ ብዙ ካሸሮች አንተ ስር ተሚያንድ ሀብቴ ምናምን ምናምን የሚሉ ካሸሮች አሉ አይደለ አ መቼ ነው የተላኩል እነዚህ ካሸሮች ቆይቷል መቼ ነው ቆይተዋል እ፣ ምን ልበል በጣም የቆዩ ናቸው በጣም የቆየ ነው አ ቀኖችን ልንገርህ እዚህ ላይ አለኝ እስቲ ቀኖቹን ንገረኝ አንተ ጋር አለ አ አለኝ እኔ ጋር የሆነ ካሻሪ እንትን የሆነ ግሩፕ ነበራችሁ ገለታችሁ እኮ።
ኦኬ በዛኛው ላይ እስቲ አ።
እስክ- ስክሪንሾት አድርገህ ላክልኝ እስቲ አሁን የሆነ ቴሌግራም ላይ ሀይል በልህና እ፣ አ እዛ- እሱ ላይ ላክልህ አዎ ትኬት ላይ የትኬት አካውንት የሚለውን ታውቀዋለህ አ፣ አላውቀውም በቃ ያው ሀይ ብያለሁ እዛ ላይ ላክልኝ እሺ ስክሪንሾት አድርግና መቼ እንደተላከልህ የሚያሳየው ነው እሺ፣ በምን ምን ነበር ማለት የዚህ ላይ ያህል ጉዳት አለ ይኸው ደግሞ ፎቶ ቪዲዮ ሁላ ተልኮልኛል እኮ እሱ ቱቶሪያል ሁላ እስቲ ተልኮልኛል።
ይሄ ልክ cashier ኦቹ አሉ አይደል ተሜ አንድ ሀብቴ ሁለት ምናምን ተሜ ሁለት ምናምን የሚሉ cashier ኦቹ አሉ አይደል እሺ እነሱ የተላኩልን የሚያሳየውን ቀን screenshot አድርገውና ከዛኛው December account ሰባት አሁን ሶስት እና ሶስት ሶ- ተሜ ሀብቴ three እና ተሜ three December ሰባት ላይ ነው እ December ሰባት ላይ December እ- ሰባት እ፣ December አስራ ስድስት ላይ አራት ይህ ላይ ፎቶ እያነሳሁ ችግር የለም ሁሉም screenshot አድርጎና ላክልኝ እሺ እንዳለ እሺ።
እሺ እሺ ቴንክ ዩ
ልክ ይላል
ከቦታ ላይ ነው እሺ።